መጥቼ ነበር መታጠቢያ መንገድ ደርሼ ነበር። ከውስጥ መንገድ Okay እሺ። አሁን ላይ የት ጋር ነው ያሉት?
አሁን ደርሼ ነው ጫፍ መግቢያው ጋር ልደርስ ነው።
Okay ጎ- ብርሃኑ ጎተራ ጋር።
ጎተራ ብርሃኑ ጋር።
ፊት ጋር ነው ያሉት?
አይ ብርሃኑ ጋር ሁለተኛ በር እ፣ ይቅርታ ብርሃኑን እንኳን አላወቅኩትኝም፣ ግን የኛ አቅጣጫ ወዴት ነው? ጎተራ ፔፕሲ ጋር የወርዱና ፊት ለፊት ጎተራ ነው ፔፕሲ ያሉት።
ጋር ታውቀዋል? ጎተራ ፔፕሲ ሁለተኛ በር አይደል ኮንዶሚኒየም ፔፕሲ
ሄሎ ዝማይ አቤት እዚህ ጋር ነው ጎት- አይደል? ዝማይ ጎተራ ፔፕሲ ጋር ይጠይቋቸውና ረዳቱን ጎተራ ፔፕሲ ጋር የወርዱት ፊት ለፊት ማለት ነው።
እኮ ሰሚት ሁለተኛ በር ማለት ነው።
አረ ሰሚት አይደለንም ያለ ነው እኛ እና
እኛ ወደ ጎተራ አካባቢ ነው ያለነው ወደ ቄራ መስመር ማለት ነው።
ቄራ መስመር አዎ
ቄራ መስመር okay።
አዎ ወይ አዎ።
መልሼ መልሼ ደውል። አይ ፔፕሲ ስትሉ እኮ እዚህ ሳፋሪ አለ አይደል?
okay ወደዛ መስሎት ነው አይደለም። የኛ የሚገኘው ወደ ጎተራ ፔፕሲ ወደ ቄራ መስመር ነው የሚገኘው። እሺ፣ እሺ፣ መልካም ቀን።